Hello? Hello? Hello ይሰማል። ምን ልርዳት?
መቼ ላይ ታስረጅኛለሽ ብዬ ነበር።
ምን አሉኝ? ይቅርታ
አቤት
ድምፆት በጣም ርቋል። ይቅርታ። Hello
ስለ ቴሌቪዥን አድርጊ ብዬ ነበር።
እሺ፣ የቴሌቪዥን game እየተዝናኑበት የሚሸለሙበት ጨዋታ ነው። ጌሞችን ሲጫወቱ ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ። ጌሞችን ሲጫወቱ
አይደል?
አ እ ያላቸው ሽልማቶች ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ። ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ አንድ ቁጥር ላይ ይመዝገቡ። ሶስት ቁጥር ላይ ለመጮት የሚላለ ሰባት ቁጥር ላይ ቋንቋ መምረጥ ነው። ሶስት ቁጥርን ሲነኩት እድሉን ይሞክሩና ጥያቄና መልስ አለ መርጠው መጫወት። እሺ መልካም እድል።